ስፖርት ነው እባክዎት ይርዱን
ሄሎ ሄሎ ሄሎ ሄሎ
ምን እንጫወት?
ኧረ ቅድም ደውለን ነበረ በዚህ ስልክ እና ቆየን እኮ እስካሁን ስንጫወትበት ምናምን የጠበቅን ነበር እና እስካሁን አላስተካከሉንም። ምን ይሻላል?
በቴሌግራም ልከዋል?
አዎ ልከናል። አዎ ኧረ አምስት ሰዓት በፊት ነው ቆይቶ አምስት ሰዓት አራት ሰዓት ጀምሮ ነው አሁን ድረስ ማን ልበለት ስሞቱ?
ደቻሳ አለሙ ቴሌግራም ላይ እንደዛ ነው የሚለው?
አዎ አዎ
ስልኮት ንገሩኝ።
ዜሮ ዘጠኝ ሰማንያ አራት ዘጠና አርባ አንድ ሰላሳ አራት
ሰላሳ አራት ቴሌግራም የላኩበት ነው ይሄ ቁጥር?
አዎ አዎ ዜሮ ዘጠኝ ሰማንያ አራት ዘጠና አርባ አንድ ሰላሳ አራት ነው።
አዎ
እሺ አንዴ ጠብቁኝ።
እሺ
እሺ አስተላልፈን እንለውታል። ሲስተካከል እዛው ቴሌግራም ላይ መልስ ስለምንሰጡት ይታገሱን። እሺ እሺ እሺ መልካም ቀን።
እሺ